ሄሎ ሄሎ፣ ጤና ይስጥልኝ።
አብሮሽ ጥለን ሰላም ነው።
እግዚአብሔር ይመስገን።
እንትን ፈልጌ ነበር፣ information ፈልጌ ነበር። እንዴት ነው ማ- ማቅረብ የምችለውን እቃ share ማድረግ የምችለው እንደ- በ application ላይ?
እሺ፣ ለመሸጥ ፈልገህ ነው?
አዎ፣ የሸጡ ለመሸጥ እቃዎች አሉ?
አዎ፣
እሺ፣ ስልክህን ትሰጠኝና እሺ።
እ፣ እቃዎቹን ለመሸጥ በአካል መገናኘት አለብን። የምትሞላቸው ፎርሞች አሉ።
እሺ፣ ፈቃደኛ መሆንህን በእኛ platform የሚገልጽ ማለት ነው። የምትሞላው ፎርም እ።
አለ። ከዛን እቃው ፎቶ ይነሳና ስለ እቃው ዝርዝር ሁኔታ ተደርጎ መነሻ ዋጋና ማለቂያ ሰዓት ተደርጎ ይፖሰታል ማለት ነው።
እ፣ ቢሮአችሁ የት አካባቢ ነው?
ቢሮአችን አትላስ አትላስ አዎ ከሌላ ህንጻ ከታች ከሌላ ደግሞ ህንጻ።
ካለበት
ኦኬ። በቃ እዛ አካባቢ መጥቼ መገኘት እንችላለን።
እንችላለን። አዎ በቃ እንችላለን። እሺ።
እሺ ስልክህን ትነግረኛለህ ከይቅርታ ጋር 0911
እሺ 22 ሀያ ሁለት 02 ዜሮ ሁለት 21 ሀያ አንድ ማልበን አ ሙኒር በይና እሺ።
እሺ ምን እቃ ነበር? ምን አይነት እቃ ነበር?
እ፣ እኔ የምሸጠው ም- ሚዛኖች ነበረ።
እሺ ሚዛን ሚዛኖች እና የስፒከር እና ሄድፎን
እሺ እሺ አስተላልፍልሃል ለሲል ሲቲም ይደውሉልሃል።
እሺ።
እሺ እሺ መልካም